એના
ኮርፌ ሄሎ ኮርፌ እግዚአብሔር ይመስገን። ጀመርሽ መንገድ?
ሆነሽ ነው። ቅድም አላነሳሽም።
አላየሁትም። ደውልሽ ነበር?
የእርቁ ነው ጸሎት አድርጊ ልልሽ ደውዬ ስራኛ ነው ትደውልልኛለሽ
አላየሁትም ኮርፌ። አበይ በጽሕኪ?
ደብረሲና አይ እየደረስሽ ነው።
እየገባን ነው። ደውልልሻለሁ።
በቃ ስትገቢ miss call አድርጊልኝ ጎርፌ። እሺ፣ ሰላም ግቢ።